hello hello
ሰላም hello፣ እንዴት ነህ? ሰላም ነው ሰላም ነው ወንድሜ።
አለ። ትንሽ ጥያቄ አለ።
ምን አልከኝ?
አሁን bet አንድ ይሄ X bet bet ጥያቄ አለ።
ምን ምን ነበረ?
አሁን ይሄ double chance ምናምን አለ አይደለም?
አዎ አዎ።
እኔ ኳስ double chance አድርገህ double chance ማለት ወይ አሸነፈ ወይ ይሄ አሸነፈ ይሄ አሸነፈ አይደለም።
አዎ ወንድሜ፣ ግን ሁሉም እንደ double chance ግን ነው wrong ያደረገ ነው ምኑ ነው የሚያደርግብህ?
አ?
ምንድን ነው የሚያደርግብህ?
አሁን የል- የሊቨርፑል game አሁን ነበር አይደለም።
አዎ አዎ።
እኔ ምን አለ double chance ነው ወይ ሊቨርፑል ያሸንፋል ወይ ምንድን ነው ክሪስታል ፓላስ ያሸንፋል። እንደዛ ነው አይደል?
እሺ double chance እኔ ካለ ግን አሁን wrong ያደረገ አንሰሩም ውጤቱ ትኬቱ ትኬቱ ላክልን እስኪ ወንድሜ።
ቲኬት አዎ ትኬቱ ላክልንና እሺ ከዛ check እናደርገዋለን። እሺ
ግን እየወጣው ነው ሁሉም እየወጣው ነው። እኔ ቲኬት ምናምን የቆረጠው ቃለ ሁሉም አንድ ጊዜ እየወጣው ነው።
እኮ ገባኝ። ላክልንና እዛ ላይ ነው የምናየው።
አይ